Hello hello hello hello
Sama yan. Ay, sama?
እሺ፣ አሁን ሰማሽ ነው።
አዎ፣ ተቋረጠ። መልሼ ደውዬለት ነው።
እሺ፣ እሺ፣ አመሰግናለሁ። እሺ፣ እሺ፣ የቤቱ ስም ዜሮ ማን ይባላል?
ቱ ቢኤም ቱ ቢኤም ቱቤኤም አዎ፣ ደጃችሁ በይ፣ ከሳ ጊዮርጊስ አካባቢ ደጃችሁ በይ።
እሺ፣
ቢኤም
ይሰማዎታል?
አዎ፣ ይሰማኛል።
የሻረግ ዘውዱ ነው።
አዎ፣ አዎ፣
እሺ፣ የት አካባቢ ነው ያሉት ቤቶትን?
ደጃችሁ በይ። አዎ፣ ደጃችሁ በይ ነው የሚባለው አካባቢ።
ደጃችሁ ቤት ምኑ ጋር ነው?
በቴሌዋ ገንጠልሲ ያውቁታል መካኒኮች በቴሌዋ ጋር ገንጠልሲ የቴሌዋን አጥር ይዞ አ
በሱ ጋር ነው። ግን በዛ ጋር መኪና ስለማይገባ ሲገቡ በዚህ በሸራተን ምግብ ቤቷ በኩል ነው የሚመጡት። ከሸራተን ትንሽ ከፍ ብሎ ሸራተን የምትባል ምግብ ቤት አለች። ከሷ ትንሽ ከፍ ብለው
እሺ፣ ፍሪጁ ምንድን ነው የሆነው? ቦት
እና ተቀዘቅዝ ማለት ጸጥ ብለ ተቀዘቅዝ ነው ያለ ጸጥ አለ። hello hello ሄሎ ሰማሽኝማ? ሄሎ